እና ቢሮ ነበር ይሁና ሁለት ቤት
ሄሎ
ሄሎ፣ አቤት ሰላም አይና፣ ከላይን አዲስ ነው የምደውለው።
አቤት።
ከላይን አዲስ ነው የምደውለው።
እሺ እሺ። እኔ እና ደህና ነሽ?
ሰላም፣ እንዴት ነሽ? text ሽን አይቼ ነበረ።
ደህና ነሽ?
አዎ፣ እንዴት ነሽማ?
ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነሽ?
ጣፍ ጣፍተሽብኝ እኮ ነው። ሰላም ነሽ?
አህ፣ አለሁ። አዎ።
እንትኑን አግኝቼዋለሁ። የቀጠሮ እንትኑ እ እሺ፣ የቀጠሮ March
አዎ፣ አስራ አንድ ምናምን March 11 ነው ምናምን ነው።
አዎ፣ March አዎ፣ ሀያ አንድ አሁን- ነበር መጀመሪያ ሲያስኩት፣ ከዛ እ?
ወደ አስራ አንድ ቀየርኩ።
እ?
March ሀያ አንድ ነበር አይደል? መጀመሪያ የላኩልሽ ወረቀት ላይ በሀያ አንድ ነበረ።
አዎ ስልክሽ ግን ከዛ check- አይሰማም። አይ አዎ፣ መጀመሪያ hello።
በሀያ አንድ ነበረ። ከዛ check ሳረግ ድጋሚ ደግሞ አስር ቀን የቀረበ አገኘው እ እ አስር ቀን የቀረበ አገኘሁልሽ።
እሺ በቃ እሺ እሺ። ደውይልኝ check ማየ እያደረኩኝ እንትን እላለሁ።
ማን- የሚቀርብ ከሆነ ማናግርሽ ማናግርሽ ስላለኝ እኮ አውሪኝ። አሁን አይሰማም?
አሁን ስልክሽ እየተሰማኝ አይደለም። በቃ ከአስር ደቂቃ በኋላ እጠብቃለሁ።
እሺ።
እሺ የኔ ውድ